ይጠብቅለታል በማለት ሰለሞን ቀድሞ ተናግሮታል። ሳትደፈር ኖራ ጨረቃ ምርቃ በሰው ተፈተነች ጊዜዋን ጠብቃ። ሽንብራ ሲዘራ ሌላው ይታጨዳል። አንዱ ሞቶ ሲያድር አንዱ ይወለዳል። ቆንጆዋ እያለች የምታምር ሸጋ አጋጣሚ ሆኖም ይወደዳል ፉንጋ ለሁሉም ጊዜውን ይጠብቅለታል በማለት ሰለሞን ቀድሞ ተናግሮታል። ሳትደፈር ኖራ ጨረቃ ምርቃ በሰው ተፈተነች ጊዜዋን ጠብቃ። ያ የተደነቀው ተብሎ በራሪ ገጠር ተሰደደ አሁን ታልጋሪም እውነቱን ልናገር ባይመስልም ዘለፋ ያን ጊዜ በጋሪም ያገባ ማይጠፋ ለሁሉም ጊዜውን ይጠብቅለታል በማለት ሰለሞን ቀድሞ ተናግሮታል። ሳትደፈር ኖራ ጨረቃ ምርቃ በሰው ተፈተነች ጊዜዋን ጠብቃ። ይሞታል በማለት ሰለሞን ቀድሞ ተናግሮታል። ሳትደፈር ኖራ ጨረቃ ምርቃ በሰው ተፈተነች ጊዜዋን ጠብቃ። ኩር ኩር ተቆጥራ ያን ጊዜ እንደ ታኖስ ምርጥ እኮ ነበረች ሰው ስታመላልስ ያ ሁሉ ሁካታ አሁን ተቀንሶ ማርቼዲስ ይዞታል ድምፁን አለስልሶ ለሁሉም ጊዜውን ይጠብቅለታል በማለት ሰለሞን ቀድሞ ተናግሮታል። ሳትደፈር ኖራ ጨረቃ ምርቃ በሰው ተፈተነች ጊዜዋን ጠብቃ በሰው ተፈተነች ጊዜዋን ጠብቃ በሰው ተፈተነች ጊዜዋን ጠብቃ